ሌሊት ከጭቃ ላይ ራስ ማኝ አገር ፈረስ ቢጥልህ ራስ ማኝ አገር ወንድም ያትናደድ ራስ ማኝ አገር ማንም አላየህ ራስ ማኝ አገር ይልቁን ተጠንቀቅ ቀን እንዳይጥልህ ይልቁን ተጠንቀቅ ቀን እንዳይጥልህ ሌሊት ከጭቃ ላይ ራስ ማኝ አገር ፈረስ ቢጥልህ ራስ ማኝ አገር ወንድም ያትናደድ ራስ ማኝ አገር ማንም አላየህ ራስ ማኝ አገር ይልቁን ተጠንቀቅ ቀን እንዳይጥልህ ይልቁን ተጠንቀቅ ቀን እንዳይጥልህ
እዚህ በልህ ድሮ አበባ ስታመጣልኝ በየጊዜው ስታጫውተኝ ሳጫውትህ ስታዋየኝ ሳዋየ ስንተቃቀፍ ቀን በቀን ጊዜውን በደስታ ስናሳልፍ ቀኑ ሲመሽ መቼ ነው አዲስ ቀን የሚጀምረው በመባባል ስንለያይ ከፍቶኝ ስንገናኝ በጣም ደስታ የሚሰማኝ አሁን ያ ሁሉ አለፈና ከዚህ ደረስ ከዚህ ደረስ ስንተቃቀፍ ቀን በቀን ጊዜውን በደስታ ስናሳልፍ
Mari, milliard fenele, alti shali otile, alti shali oti al oshe, ulai gam hu yavo, shehu yavo, yered alenu kmo geshem. Mari, מתחבק ונלך, אל תשאלי אותי מתי, אל תשאלי אותי על בית, אל תבקשי ממני זמן, חכה לו, צרו נשאר, נשאר.
ትዝ ይበልህ ድሮ አበባ ስታመጣልኝ በየጊዜው ስታጫውተኝ ሳጫውትህ ስታዋየኝ ሳዋየ ስንተቃቀፍ ቀን በቀን ጊዜውን በደስታ ስናሳልፍ ቀኑ ሲመሽ መቼ ነው አዲስ ቀን የሚጀምረው በመባባል ስንለያይ ከፍቶኝ ስንገናኝ በጣም ደስታ የሚሰማኝ አሁን ያ ሁሉ አለፈና ከዚህ ደረስ ከዚህ ደረስ ከዚህ ደረስ בואי, תני לי יד ונלך. אל תשאלי אותי לאן, תשאלי אותי על אושר. אולי גם הוא יבוא, כשהוא יבוא, ירד עלינו כמו גשם. בואי, נתחבק ונלך. אל תשאלי אותי מתי, אל תשאלי אותי על בית. אל תבקשי ממני זמן, חכה לו, צרו נשאר.
ሌሊት ከጭቃ ላይ אל תשאלי אותי על אושר. ירד עלינו כמו גשם.
ጭቃ ላይ נתחבק ונלך, אל תשאלי אותי מתי. זמן לא מחכה לו, צלול נשאר.
ሌሊት ከጭቃ ላይ ራስ ማኝ አገር ፈረስ ቢጥልህ ራስ ማኝ አገር ወንድም ያትናደድ ራስ ማኝ አገር ማንም አላየህ ራስ ማኝ